बोला አይተው
hello አይሰማም። ሰላም ነው?
እግዚአብሔር ይመስገን።
የሆነ ጥያቄ እንትን ሁሉ ስፖርት branch ለመክፈት ምንድን ነው የሚያስፈልገው?
ስልክ ቁጥር የያዙ ልንገሮት።
okay፣ ያዝልኝ ስልክ ስልክ ስልክ ያዝልኝ ማለት አዎ፣ ንገሪኝ።
ዜሮ ዘጠኝ ሀያ አንድ ዜሮ ሀያ ሀያ ሰባ አንድ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት አርባ ዘጠኝ ሀያ ሁለት ያናግሩት።
እሺ